Hello? Hello
አቤት አቤት።
ሰላም ጤና ይስጥልኝ።
ይቅርታ እናቴ መልሼ ደወልኩኝ። አሁንም በእናትሽ ችግር ምን ነበር ጉዳዩ? እሺ
እ እንትን ነው ይኸውልሽ፣ የሆነ ነገር አግኝቼ ነበር። አሁን ምን
የሆነ የተጻፈ ነገር እና የሆነች ካርታዎች ነበሩ ማለት ነው።
ምንድን ነው የተጻፈው?
እኔ እንጃ ለእሱ ይመስለኛል
ለማን
ለሼ ለሼ ለሼ ነው የሚለው መንገድ ላይ ያገኘው?
አይደለም፣ በቤት ውስጥ ነው እዛ ስንፈልግ
ግልጽ አልሆነልኝም አባቴ።
እ ጥያቄ ግልጽ አልሆነልኝም።
እቤት ውስጥ ነው ያገኘሁት ነው የምልሽ።
እሺ ማን ነው የጻፈው?
ቅድም ደውዬልሽ ነበረ ሌላ ሰው ነው ያልነገርከው አባ ቅድም።
እና አዎ
አዎ፣ ይኸውልሽ ልጁ እሱን ካላገኘሁኝ ምናምን ነገር ብሎ ነበር እያስቸገረ የነበረው ማለት ነው።
እሺ
እና በስ ደውዬ እሱን ቀጥታ ማግኘት አልችልም ጉዳዩ ምናምን ነገር ሲሉ አዎ
እና እንትን ለማለት አሁን ስናገላብጥ ምንድነው የሆኑ ሶስት ካርታዎች እና ዝም ብሎ የተጻፈ ወረቀት ነው ያለው ለስጥልኝ ለአንተ ናቸው ምናምን ነገር የሚል ማለት ነው።
ስለዚህ ደብዳቤው መጣ ልትሰጠን ፈልገህ ነው?
ክ- ቢቻልማ አሪፍ ነበረ። የት ነው
ኑሯችንን ነው የፈለግከው አሁን? አባት ይቅርታ።
አዎ እሱ እንዲደርሰው ብቻ ነው። ማ- አይ አ- ጉዳዩን አሳውቀው ምናምን ነገር ነው።
ችግር የለውም እኮ ቢሮን ብትመጣ ያለውን ነገር መረጃ ስጠ- እንጠይቃለን። አሁን ቢሮአችንን ነው ማወቅ የፈለግከው? ችግር የለውም እኮ እሺ አዎ አዎ ንገሪኝ።
ደንበል ፊት ለፊት አበሩስ ህንፃ አራት መቶ ሰባት
አበሩ ስንጻፍ
አራት መቶ ሰባት
አራት መቶ
ሰባት አራት ዜሮ ሰባት በቃ እሺ እናቴ እሺ እሺ እነ- መቼ ነው- አሁን እ?
መቼ ነው የምትመጣው?
ዛሬ አልደርስም እ፣ ነገ
ነገ እሑድ ነው።
ማክሰኞ
ደስ እንዳለ
በቃ እሺ እሺ እሺ